hello ሰላም ጤና ይስጥልኝ።
እንዴት ነሽ? ሰላም እግዚአብሔር ይመስገን። Donkey Tube ነው ምን ልርዳዎት?
እንትና አስተያየት ለመስጠት ነበር።
እሺ አሁን ሰሞኑ የተለቀቀ የሆነ ቪዲዮ ነበረ የስራ ቅጥር ማስታወቂያ ምናምን የሚለው ማለት ነው እሺ እና አርባ ሀያ ሁለተኛ ደቂቃ ከአርባ ሰባት መሰለኝ
እሺ እና check እንድታደርጉት ብዬ ነው። እንትን አለ የምትናገረዋ ሴትዮ አለች አይደለ መድረክ ላይ ሶፋ ላይ ሆና ካሜራው ወደ ህዝቡ ሲዞር ድጋሜ ራሷ ቁጭ ብላለች እና editing ላይ ስህተት ስላለ check እንድታደርጉት ብዬ ነው።
ምን ምን ሆነ አልገባኝም። ምን ላይ
ያውን የስራ ቅጥርን ብሎ ያወጣው ቪዲዮ አለ አይደለ?
አዎ አዎ አውቃለሁ።
እሱኛው ቪዲዮ ላይ ሀያ ሁለት ደቂቃ ከአርባ ሰባት ላይ check አድርጊውና ለራሷ ስላገኘችው ነገር ካወራች በኋላ ስላለው ነገር እየተናገረች ነበረ እሷ ሀያ ሁለት ደቂቃ ከአርባ ሰባት ከአርባ ሰባት ላይ እና ልክ ካሜራው እሷ እየተናገረች ወደ ህዝቡ ሲያዞረው እሷ ራሷ እሺ።
ቁጭ ብላለች። ገብቶሻል?
እሺ ኤዲ- editing ላይ ተሳስተዋል መሰለኝ። ራሷ ቁጭ ብላለች።
እሺ መልሶ ወደ እሷ ሲያዞረው ደግሞ ድጋሚ ሶፋ ላይ ነው ያለችው። ቦታው ተሳስቶ የገባ ቪዲዮ ነው ብዬ ነው። check አድርጊውና አንቺ እዛ hello?
ልክ እንደው ወይ hello hello እሺ እሺ አቤት
ወይ ያው ሰማሽኛ? ነ- ያሁን የነገርኩሽ
እሺ editing ላይ ተሳስቷል ነው ያልከኝ?
አዎ editing ስህተት ያለው መሰለኝ። ያው check አድርጊው አንቺ ብዬ ነው።
እሺ እሺ እናመሰግናለን ስለሰጡን አስተያየት።
እሺ እሺ